ቤት ቤት ቤት ነው የምንረዳው።
አዎ አ ሰላም ጤና ይስጥልኝ።
አዎ ጤና ይስጥልኝ።
እሺ ምን ነበር
አ ቴሌ ብር መ- መቶ ዘጠና ብር ልኬ message ኡን ቴሌግራም ላይ ልከህልናል?
አዎ እሺ በቃ check አድርገን እዛ ላይ እናሳውቃለን። እሺ
ኧረ በፈጠረ እስካሁን እየጠበቁት ነው።
አዎ እኛም እየጠበቅን ነው። መልስ ከቻፓ ለዛ ነው ሲመልሱልን እናሳውቃለን።
ሁሉም ነገር ልካለሁ።
እሺ ሲመልሱልን ልክ እናሳውቃለን።
እሺ እስካሁን እየጠበቁት ነው።
እሺ እሺ ማታ እስካሁን ነው እኮ
እሺ